እደውላለሁ ጤና ይስጥልኝ ፒዛ አቦ ላይ ጤና ይስጥልኝ ከ ArifPay ነበር የምደውልልዎት ሎዛ እባላለሁ።
እሺ እሺ በ POS ማሽኑ ለተወሰነ ጊዜ ምንም አይነት transaction የፈጸማችሁ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር።
አይ ምንም ያጋጠመ ችግር የለም።
እሺ እ POS ማሽኑ ላይ ምንም ችግር የለም።
አዎ
እሺ ደንበኛችን ስሞትም አለ በላይ እርስዎን።
ጥቁር ድንቅ እሺ ስለሰጡን መረጃ እናመሰግናለን። ከፖስ ማሽኑ ጋር በተያያዘ ምንም አይነት ችግር ካጋጠመ ዘጠና ሶስት ዘጠና አምስት ላይ ደውለው ሪፖርት ማድረግ ይችላሉ።
እሺ እሺ እሺ መልካም ቀን ይሁንልዎ።